ሄሎ
ሄሎ፣ ጤና ይስጥልኝ። አቤት፣ ምን ልርዳዎት?
ወደ አፍሮቢት ባለፈው ሶስት መቶ ብር ትናንትና ሶስት መቶ ብር ልኬ እስካሁን pending ነው የሚለው ችግሩ ምንድን ነው?
ቴሌግራም ላይ ልከውታል transaction message ኡን።
አላኩትም የት ነበረ Telegram account አላውቀውም።
ዜሮ ዘጠኝ ስልሳ
ዘጠኝ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት በዚህ ቁጥር አዎ transaction message ኡን ይላኩት ቴሌግራም ላይ